hello hello hello፣
hello፣ ሰላ- ሰላም ነው? እንዴ?
እግዚአብሔር ይመስገን ሰላም ነው።
አለን አለን። ከሳፊ ነበር የምደውል። ሳፊ እንትን ከ head office okay፣ ማለት ነው። ከ head okay።
office ነው የምደውል እና እ፣ አንድ customer ከአዳማ ደውሎልን ነበር።
አዳማ
አዎ። እና እንትን እ፣ ባጃጅ አለው ይሄ fuel በ- በነዳጅ የሚሰራው ማለት ነው።
እ፣
እና እ፣ ቅ- ቀይሬ እሷን ቀይሬ የሆነ ብር ጨምሬ እ፣
የኤሌክትሪክ አውላል መግዛት ፈልጋለሁ አለ።
እሺ።
እና እንዴት ነው እናንተ ጋር እንደዚህ እ፣ አሰራር አላችሁ ትሰራላችሁ? እንደዚህ መቀበል አሁን ይመቻችሁ?
ላይ እስካሁን እንደዚህ አልጀመርም፣ ግን okay በፊት ያው የእናንተ ድርጅት ነው እነዚህ ነባሮቹን ሰብስበን አዎ የኛ እንትን የኛ ድ- እንላቸዋለን የኛ ድ- ወደፊት ብሎ ነበር።
አዎ የኛ ድርጅት አሁን እንደዚህ ስራውን እንትን ይላል፣ እ፣ ግን እ፣ የኛ ድርጅት አሁን ስራውን ለጀ- ለመጀመር ፈቃደኛ ነው። ግን እ፣ እሺ።
ይሄ አለ አይደለ እናንተ agent ስለሆናችሁ ከእናንተ አዎ፣ አካባቢ ያለውን ነገር እንትን ማለት አንችልም። ገብቶሃል?
ገብቶኛል። አዎ፣ ከእናንተ ጋር deal ካረግን አዎ ለምሳሌ ያሁን ሬንጅሎቹን ገዝተን እኛም ምንም አናደርጋቸው ማለት እኮ አሁን ላይ ለዝ- ለዛ ነው። ግን እናንተ አሁን አዎ፣ እነሱ- እነሱን የምትቀበሉ ከሆነ እኛ ደግሞ ከእናንተ ወስደን
አዎ።
እናንተ እንደዛ ማድረግ እንችላለን። ለዛ ነው።
okay። በቃ እንደዛ እኮ ችግር የለውም። ግ- ግምቱን እዛው ገራጅ ምናምን አስገምተን አዎ እናንተ ጋር ሪፖርት እናደርግና okay የምንቀባበልበት ነገር ካለ እንትን እናደርጋለን።
እሺ በቃ እሺ።
እ፣ መስፍኔ ነህ ወይስ አይ መስፍን አይደለሁም እኔ እንትን ነኝ፣ call operator ነኝ። ኤር o- okay፣ ማን ልበል? save ኤርሚያስ ላድርገው።
ኤርሚያስ ኤርሚያስ። እሺ፣ አባ እና